ጤና ይስጥልን ቤስት ቤት ረዲት ነኝ የምንለውደው
አዎ ሰላም ነሽ?
ሰላም ነው።
አዎ એને ሽግሩም ቤት ወራ አካውንት ብር ወደዚህ ቢ ብርዚህ ብር ብርገባ እሺ ከዛ ወደ ቤት ቤት
ዲፖዚት አድርገ ነው።
አዎ እሺ ዲፖዚት ስታደርግ የደረሰክ ቴክስት አለ አይደለ?
አዎ የለኝም አሁን ያ- አላገባም deposit
እ፣ ከ- ከ CBE ነው deposit ያደረከው።
አዎ
Deposit ስታደርግ የደረሰክ text ላክልን። እሺ ቴሌግራም ላይ